ጤና ይስጥልን ቤተሰቤት
ሄዳው ጤና ይስጥልን።
ጤና ይስጥልን የህዝብ ተወካዮች አራት ቅርም ነው እና በጣም አስታ ገባልኝ እ መቼ ነው ያረከው? ድሮ
ከአራት ቀን በፊት በሳንቲም ነው።
አዎ፣ በሳንቲም ነው።
ስንት ብር ነው?
አንድ ሺህ ብር እሺ አንዴ ጠብቀኝ። hello hello፣ አቤት።
እ ለሳንቲሞች ደውልላቸው
ቁጥር አደውሉ ልንገርህ ቁጥራቸውን። እሺ አጭር ቁጥር ዘጠና ሶስት ስልሳ
ዘጠና ስልሳ አዎ ወይ ደግሞ ዜሮ ዘጠኝ ሰባ አይ ዘጠና ሶስት ስልሳ እሱ ከሰራ ደውላቸዋል።
እሺ እኮ እንደ አማራጭ እንድትይዘው ነው።
እናንተ መከላከላችሁ ምንድን አዎ ነው?
እነሱ ጋር ነው የሚስተካከለው ይሄኛው ነገር ከነሱ ነው ችግሩ።
አሃ፣ እሺ ይዘከዋል ቁጥሩ
ዘጠና ሶስት ስልሳውን ይዘዋለሁ ግን
ያኛውን ደግሞ እንደ አማራጭ ብትይዘው